ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
አብሮ ይስጥልን። አንድ coin አሸንፈዋል። ወደዚህ ደውሉ ተብዬ ነበር።
እሺ coin ማለት የቴሌቪዥን game ጥያቄና መልስ መመለሻ ማለት ነው። ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል ብለሽ ትደውያለሽ መጀመሪያ
እሺ፣ ከዛ ሰባት ቁጥር ተጭነሽ አማርኛ አርጌ
እሺ፣ ሶስት ቁጥር ላይ ለመጫወት የሚል ሲመጣልሽ ጥያቄና መልስና እ፣ እድልሽን እድል ለመሞከር አንድ ቁጥር ላይ ስትመዘገቢ ትኬት ይገባልሻል።
እም፣
እ፣ ከዛ በኋላ ሁለት ሁለት ቁጥር ላይ coin ትገዣለሽ ጥያቄና መልስ ለመመለስ።
እሺ፣
እሺ፣ መልካም ጊዜ።
እሺ፣ እናመሰግናለን።
አሜን። እሺ።